Hello ጤና ይስጥልኝ። እንዴት ስሜት ረዴት ነው?
ሰላም ነው።
ሰላም እንዴት ነው?
ትኬት ነበር እና ጨዋታው ማረጠ ዛሬ እና ምን ማድረግ ነው የምችለው?
postponed ነው ከሀያ አራት ሰዓት በኋላ ይገባል አልሽ።
እንትን ነው postponed ሳይሆን ጀምሮ ነው የተቋረጠው። ጨዋታ suspend suspend ም ከሆነ ሀያ አራት ሰዓት መጠበቅ አለብህ ወንድሜ። ለዛ ነው።
መጠበቅ ብቻ ነው።
አዎ አዎ
ሌላ ጨዋታ አንድ ጨዋታ ነበረው ማቋረጥ አልችልም። ስለዚህ ማለት ነው አችልም። አዎ አንድ ጨዋታ ከተጀመረ በኋላ ማቋረጥ አችልም።
Okay፣ በሆነ በምክንያት እንደሆነ እስከ አስራ ምናምን ደቂቃ ተጫውቶ ነው የተቋረጠው።
አዎ አይ አይቻልም ወንድሜ ለዛ ነው።